ሌሎቹን እሱን ሳይኩል ሄሎ አብሮ ይስጥልን። እንደምን አብሮ ይስጥልን። ከአሪፍ ፔ ነው የምደውልሎት። ቤዛዊት ትባላለሁ።
እሺ ምንድን እሺ ደንበኛችን የደወልንሎት ታህሳስ ሶስት ወይም ደግሞ ዲሴምበር አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን አሪፍ የሱ ዜሮ የተሰኘ ዝግጅት ላይ እርሶን ለመጋበዝ ነበረ። ዝግጅቱ ባቲ ተጣሱ ምናምን?
ሶስት አሪፍ ፔ ሶ ዜሮ የተሰኘ ዝግጅት በአሪፍ ፔ በኩል ተዘጋጅቷል። ታህሳስ ሶስት ወይም ደግሞ ዲሴምበር አስራ ሁለት በኢትዮጵያ ብሔራዊ ቲያትር እዛ ፕሮግራም ላይ እርሶን ለመጋበዝ ነበር የደወልነው።
ስንት ሰዓት የት ነው ብሔራዊ ቲያትር አዎ፣ ብሔራዊ ቲያትር ከሀያ ሶስት ከጧቱ ሶስት ሰዓት እስከ አምስት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ ምን እናገኝበታለን እኛ በመምጣታችን እሺ ደንበኛችን አሪፍ ፔ two zero ላይ አድ- አዲስ feature ኦችን ከ POS ማሽኑ ጋር የተያዙ ከ payment gateway ጋር የተያዙ አዳዲስ feature ኦች announce የሚደረጉበት ቀን ነው። ስለዚህ እርስዎም እዛ ፕሮግራም ላይ ተገኝተው ለእርስዎ ድርጅቱ ስለ company ዎት የሚጠቅሙት ነገር እዛ ፕሮግራም ላይ በመሳተፍ ይገኛሉ።
እሺ ታዲያ እሺ፣ ምንድን ማየት ደህና።
ይጠበቅብን መምጣት ይቅርታ ምን አሉ? ይቅርታ መምጣት ምን ብቻ አሉ?
ነው? መምጣት ብቻ ነው ወይ በቃ አዎ መምጣት ብቻ ዝግጅቱ ላይ መሳተፍ።
እሺ እሺ ደንበኛችን ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት ይችላል። ይመችታል።
ናት ሹር እኔ እርግጠኛ ላልሆንሻለሁ ግን ሌላ ሰው ካለ ከብራንች ይልክልሻል እሺ እናመሰግናለን። እሺ መልካም ቀን ይሎት።